ይስጥልኝ ቅድስት ነኝ።
ወይ ቅድስት ሀምሳ ሶስት ሀምሳ ዘጠኝ
hello hello hello አይሰማም
ሀምሳ ሶስት ሀምሳ ዘጠኝ
ስንት አልከኝ?
ሀምሳ ዘጠኝ ሀምሳ ዘጠኝ
ሀምሳ ሶስት ሀምሳ ዘጠኝ አዎ
ሀምሳ ሁለት ሀምሳ ዘጠኝ ነው ሀምሳ ሶስት ሀምሳ ዘጠኝ ሀምሳ ሶስት ሀምሳ ዘጠኝ
ሄሎ
ሄሎ አይሰማም
ኧረ አልወጣም።
ኧረ በፈጣሪ ሀምሳ ሶስት ሀምሳ ዘጠኝ ሳራ ኔዘር ነው
ሄሎ ሄሎ ቅድስት ሀምሳ ሶስት ሀምሳ ዘጠኝ ተቃራኒ ኦርደር ሰጥቶኝ ነበር።
አሁን እየሰማኝ ነው እየ- እየተቋረጠ ኦኬ እሺ።
ተቃራኒ ኦርደር አዎ
ኦርደር ነን ንገረኝ ሊያስ ልንገርሽ ሀምሳ ሀምሳ ሶስት ሀያ ስምንት እና ሀምሳ ሁለት ሀምሳ የመጀመሪያውን ንገረኝ፣ የመጀመሪያውንም አልሰማም
እሺ ሀምሳ ሶስት ሀያ ስምንተኛው ሀምሳ ዘጠኝ ሀምሳ ዘጠኝ ከዛ ሁለተኛው ይሄ መጀመሪያው ነው። ሀምሳ ዘጠኝ ያልኩሽ እንዲወጣ ሀምሳ የምፈልገው ሶስት ሀምሳ ዘጠኝ አዎ የሚወጣ ሀምሳ ማለት ሶስት ነው።
ሀምሳ ዘጠኝ አዎ እሺ ሌላኛውስ ሌላኛው ደግሞ ሀምሳ ሶስት ሀያ ስድስት ነው። ሀምሳ ሁለት ሀምሳ አንድ ደግሞ እየሰራሁት ነው ሁለቱም።
እሺ አንድ ቆይ ጠብቀኝ ምድር ላይ እሺ dispatcher ላሳውቅልህ እሺ ጠብቀኝ እንዴ አንድ ጠብቀኝ እሺ አባት ይቅርታ መስማት አማኑኤል ነህ አዎ ቅድስት
ሄሎ አማኑኤል ከገበሬ ፉድስ የሚነሳው ነው ይውጣልኝ ያልከው አይደለ አይደለም አይደለም እ፣ እንዴ?
የትኛው አሳጠኝ ነው ይላልኝ አልኩሽ እኮ ከዋርገር ከዋው ገሚን ነው አዎ እሺ እሺ እሺ እ፣ አማኑኤል ወይ ቅዱስ ልጠየቅኩልህና ማለት ነው እሺ የሚወጣለት ከገበሬ ፉድስ አትላስ የሚሄደው order ነው ተባልኩኝ።
እንዴ አንስቼዋለሁ እኮ ሁለቱን እኮ አንስቼዋለሁ የሚራስና የገበሬን እኮ አንስቼዋለሁ ምንድን ነው ማለት አንስቷል በላቸው። እሺ አንዴ ቆይ።
አዎ
hello ወይ ቅዱስ እንትን ከዋው በርገርና ደቡብ የሚሄድ order ወጥቶላል። እሺ አማኑኤል እሺ እሺ ቅዱስ እሺ እሺ እሺ ወጥቶላል።